ሄሎ ሄሎ ሄሎ አቤት
ከሀረር ጅጅጋ አገኛለሁ። እናንተ መርሀባ ትራንስፖርት ነው። ምን አልከኝ?
ከሀረር ጅጅጋ።
ሀረር ነው ያለው እንዴ?
አይ እኔ ከአለማያ ነው የምመጣው። ለሚቀ በሚቀጥለው ማክሰኞ ወደዚያ ለመሄድ ፈልጌ ነው ወደ ጅጅጋ።
ቁጥር የእነሱን ቁጥር ልስጥ። የጅጅጋ ነው የጅጅጋ ስልክ ነው ይሄ።
Okay ሀረር ላይ ይኖራል አይደለ?
አዎ አለ። ቁጥራቸውን ውሰድና ደውልላቸው ዜሮ ዘጠኝ አስራ አምስት
እሺ ቆይ አንድ ጊዜ ዜሮ ዘጠኝ አስራ አምስት
ሰባ አራት
ሰባ አራት
ሰላሳ ሀያ ሰባት ዜሮ ዘጠኝ ሰባ አራት አአ ዜሮ ዘጠኝ አስራ አምስት ሰባ አራት እሺ
አስራ አምስት ሰባ አራት አልክ አስራ አምስት ሰባ አራት ሰላሳ ሀያ ሰባት ሰላሳ ሀያ ሰባት አዎ ሰላሳ ሀያ ሰባት አዎ ሰባ አራት ሰላሳ ሀያ ሰባት እንዴ አዎ
ሽኩረን በቃ ደውልና እናገራቸዋለሁ።
እሺ ቆይ ሽኩረን